ጤና ይስጥልኝ የድሮጋ ሰላማዊት ነኝ። እባክዎ ምን ልርዳው?
ይቅርታ አሁን ጠይቄ ስልክ ቁጥር ተሰጥቶኝ ማለት ነው። ስልክ ቁጥሩን አጥፍቶብኝ ነው ስልኩና ድጋሚ ብትነግሪኝ።
ድጋሚ ልንገሮት። እሺ ዜሮ ዘጠኝ ስልሳ ስምንት ስልሳ ስምንት ሰማንያ ሰባት
ሰማንያ ሰባት ሰማንያ ሰባት
ሰማንያ ሰባት ሰባ ዘጠኝ
ሰባ ዘጠኝ
እሺ አመሰግናለሁ።
እሺ አመሰግናለሁ።
ምንም አይደለሽ።